ሰላም ጤና ይስጥልን። ከቢጃ ኢትዮጵያ ጥሪ ማዕከል ነው የምንደውለው። ደንበኛችን
ከማን?
ቢጃ ኢትዮጵያ ጥሪ ማዕከል እሺ።
አቤት ሆቴል ነው አይደል?
አሀ የቢጃ መለያ ቁጥር በአጭር የጽሁፍ መልዕክት ደርሶታል?
እ አይደርስንም።
አልደረሶትም? ሰሞኑን ልከን ነበር።
ቢጃ ይጃ አልደረሰኝም ሰሞኑን።
እሺ ልንገሮት ያዙት።
እሺ ሀምሳ አንድ እሺ ሀያ ሰባት እሺ አርባ ሶስት እሺ አርባ አምስት
ሀምሳ አንድ ሀያ ሰባት አርባ ሶስት አምስት አዎ ይሄ የቢጃ መለያ ቁጥሮት ነው። እንስገለልከች እሺ ሀምሳ አንድ ሀያ ሰባት